ጤና ይስጥልኝ ቪዲዮ ኢትዮጵያ የደነኝ እባክዎ ምን ልርዳው?
ማሽን ብልሽት ለማሳወቅ ነበር።
እሺ ተመዝግቦልዎት ነበር ከዚህ በፊት ወይስ ሊያስመዘግቡ?
አልተመዘገበም። አዲስ ላስመዘግብ ነው።
እሺ ማሽኑ የሚፈልገው tap መቀየር ነው። tap እሺ tap ኡ ላይ ነው ችግር ያለው?
አዎ፣ tap ውስጥ ያፈሳል መቀየር ነው።
እሺ እየመዘገብኩሎት ነው። እ፣ የቪጃ ID ወይ ደግሞ የ TIN number ይንገሩኝ።
የቪጃ ID ሳይሆን TIN number ልንገርሽ።
አዎ TIN number ይንገሩኝ።
እሺ ሁለት ዜሮ ሁለት ዜሮ ሰባ ስምንት እሺ
ዜሮ አራት እሺ ዜሮ ዘጠኝ ሰባ ሁለት
እሺ እያየሁሎት ነው። እሺ ምን ላይ ጠብቀኝ። እሺ እያየሁሎት ነው። እሺ ምን ላይ ጠብቁኝ እንደምኛችሁ ሰባ ስምንት ዜሮ አራት ዜሮ ዘጠኝ አዎ።
ሰባ ሁለት ነው አይደል ያሉኝ?
አዎ፣ አላባይ እ፣ በዚህ TIN number አላገኘሁትም። ይቅርታ ወይ ስልክ ቁጥር ይነግሩኛል?
ሰባ የተመዘገበው ስምንት
ሰባ ዜሮ ስምንት አራት ዜሮ ዘጠኝ ሰባ ሁለት ሰባ ሁለት የለም? የለም በሱ? እሺ leader code ልስጥሽ።
leader አዲሱ leader code አለሽ እንዴ?
እሺ እሺ ልሞክረው።
አዲሱ አለሽ?
እሺ፣ በአንዴ እሺ፣ ታገሽ። leader code ልስጥሽ።
ስልክ ቁጥራቸውንም ካገኙ መስጠት ይችላሉ።
እሺ፣ ስልክ ቁጥር ልስጥሽ።
አዎ።
ይወጣል አዎ ዜሮ ዘጠኝ ዜሮ ዘጠኝ
ሰባ ስምንት ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት ሀምሳ አንድ ሰባ አንድ ዜሮ ዜሮ ሀምሳ አንድ ሰባ አንድ ዜሮ ዜሮ አዎ ይሄ ቢጆ የተመዘገቡበት ቁጥር ነው።
አዎ እሺ መስመር ላይ ጠብቁኝ አንድ ጊዜ። በዚህኛው ስልክ ቁጥርም አላገኘሁትም። ምናልባት ሌላ በሱም ስልክ አላገኘሽውም እንጂ አ፣ የ leader code ልፈልገልሽ እሺ ልሞክረው በሱ አንዴ ጠ- ጠብቂ እሺ
መስመር ላይ ለ- የ leader code እሺ እሺ ጠብቆታለሁ መስመር ላይ
አንዴ እሺ እሺ እየ- እየጠበቅኩት ነው። እሺ እሺ አሉ መስመር ላይ ቆይ አንዴ ፋይል እየፈለግኩልሽ እኮ ነው እሺ እሺ እኛ ጋር አዲሱ ስለሆነ በአሮጌው የለኝም እሺ ቆይ አንዴ ችግር የለውም። እሺ አይ ግዴታ አሁን ማስመዝገብ ስላለብኝ ትንሽ ታገሽ እሺ ችግር የለውም።
እሺ መቶ ሰላሳ ስምንት አርባ ዘጠና ስምንት መቶ ሰላሳ ስምንት አርባ አርባ ዘጠና ዘጠና ስምንት ዘጠና ስምንት እሺ መስመር ላይ ጠብቁኝ አንድ ጊዜ። ሀላባይ ላውንጅ ነው።
አዎ አላባ እሺ አግኝቼ የት አካባቢ ነው የሚገኘው?
እያል ቤት
ሰሚት እያለ ቤት አዎ ሰሚት እያል
ልክ ነኝ?
አዎ ትክክል እሺ እሺ እየመዘገብኩ ነው። መስመር ላይ ጠብቁኝ። ስማቸውም አልበል የደንበኛችንን ብስራት
ብስራት ብስራት ብቻ ቢሆን እሺ ስልክ ቁጥር በኛ ያዘው።
የብስራት
አዎ ዜ- ዜሮ ዘጠኝ ዜሮ ዘጠኝ
ዜሮ ሶስት ዜሮ ሶስት አርባ አንድ እሺ አርባ ስምንት ሀምሳ ሁለት አርባ ስምንት ሀምሳ ሁለት አዎ
እሺ እ tap ኡ ነው እ፣ እያንጠባጠበ tap ያለው አይደል? አዎ።
tap እያንጠባጠበ ነው።
እሺ እሺ፣ መዝግቤ ያለው ለጥገና ክፍል አስተላልፍ ያለው ጥገና ባለሙያዎች ይመጣሉ።
እሺ።
እሺ፣ ሌላ የምረዳውት ነገር አለ?
ሌላ ምንም እ፣ የለም። ሌላ ቤት እ፣ ጌጅ ነው ግን፣ ቆይ ልንገርሽ፣ መልሼ እደውላለሁ።
እሺ እሺ፣ ስለደወል ነው አመሰግናለን። አገልግሎት ስላለሽና ሀሳብ አስተያየት ከሚሰሙ ድምጽ ባለ አስቀምጡ። መልካም ቀን።
እሺ እንሂዳ